Hello
ወይና
ሰላም ጤና ይስጥልን ቤተሰብ
አብሮ ይስጥልን። የተለቀቀ አልተለቀቀ ሊሆነ ነው ትኬት እና የሆነ እንትን ነበረው ማለት ነው። ነጭ ነጭ አለው ግን የተጫወተ ነው።
እሺ cashier ኮዷን ትነግረኛለህ? check ላድርግልህ።
አስራ ሶስት ዘጠና ሁለት
አንድ ይቅርታ አስራ ሶስት ዘጠና ሁለት ሀምሳ ሰባት ሀምሳ ሰባት ዜሮ አራት ነው።
ዜሮ አራት እህ
እሺ እም፣ ታርሟል። እሺ በቃ አንድ suspend የሆነ ጨዋታ ስላለው እ እሱን መጠበቅ አለብህ።
ጨዋታ አለቀ መሰለኝ። እ?
suspend ሆኗል። ጨዋታው አላለቀም፣ ተቋርጧል። ስለዚህ ትንሽ መጠበቅ አለብህ። ሀያ አራት ሰዓት እስኪሞላ
postponed ግን እኮ አይደለም
suspend ሆኗል ጨዋታው፣ ለዛ ነው